hello hello ጤና ይስጥልኝ አሁን ጤና ይስጥልን።
አለን stand-up comedy ቅዳሜ ነው አይደለ?
አዎ ቅዳሜ ነው።
ያ ትኬት ለመግዛት ነበር ዛሬ እሺ ስሞትን ማን ልበል
ፍሬው አበበ እና የትናየት ሰጠኝ።
ፍሬው አበበ እና የትናየት ሰጠኝ ነው።
አዎ
እሺ ስልኮትን ልያዘው።
አዎ
እሺ ቅዳሜ አስራ ሁለት ሰዓት ነው ኮሜዲው።
እሺ መግቢያ አራት መቶ ብር ነው። cash ይዘው ነው የዛን የሚገኙት።
እሺ ለአንድ ሰው ነው አራት መቶ ብር።
ለአንድ ሰው አራት መቶ ብር። አዎ እሺ ከፊት ቦታ መችላለሁ ከአሁኑ ከፊት ለፊት አካባቢ
እንዳመጣጠው እባክዎትን። አዎ ስንት ሰዓት መምጣት አለብኝ?
ያው እኛ ከቀኑ ሙሉ እዛ ነን ያለ ነው። ቅድሚያ ለመምጣት ይሞክሩ። የሚጀምረው ግን አስራ ሁለት ሰዓት ነው።
አዎ ማታ አስራ ሁለት ሰዓት ስለዚህ ቀደም ብለን እንምጣኛ።
ቀደም ብላችሁ ነው
እንዴት ነው አድራሻውን በ GPS ማግኘት የምችለው? የምትልኩልን link አለ ወይንስ CMC ሚካኤል ጋር ሚካኤልን ያውቁታል። ወደ CMC መሄጃ CMC ሚካኤል አዎ፣ አልታድ ሚካኤል።
አሁን እንዴ ልጻፈው።
እሺ የእሸቱን አሁን ኦንላይን ላይ እኮ እየተከታተልኩ ነው ያለሁት እና አዎ።
ቲክቶክ ላይ ላይቭ ላይ ነው እና follow አደርገዋለሁ።
okay
ስለዚህ እሱን የረበሽኝ ቆይ እንዴ ልጻፈው።
እሺ CMC ሚካኤል ነው አይደለ?
CMC በቃ እሺ።
ሚካኤል አዎ፣
okay ወይ አ፣ ልደውል አ፣ የዛን ቀን ይችላሉ ይደውሉልን።
እሺ፣ አሁን መዝግቡልኝ። thank you ፍሬው አበበና የትና የሰጠኝ በቃ እሺ መዝግበናል።
እንዳንመለስ ከበር እባክዎትን።
ኧረ ችግር የለም ተመዝግበዋል። የዛ ቀን ብቻ በ cash ቀድሞ ይገኙ።
ምንም ችግር የለም።
እሺ መልካም ምሽት።
ኦኬ።